hello hello አቤት፣ ሰላም ነው?
ሰላም ነው። cashier one cashier two ሆኖ ስለነበረ ነው። cashier one ሳደርግ password ኡን ሳስገባ እምቢ አለኝ። አንቺ ትቀይራለሽ?
password እንዲቀየርልህ ነው።
አዎ ማለት ወደ cashier one አድርጌ ሐምራዊ ስንት ነው?
ሐምራዊ two እ ሐምራዊ ስንት አባ?
ሐምራዊ ሁለት ሐምራዊ ሁለት አ እ እሺ ቆይ እያየሁልህ ነው። እዚህ ላይ ካለ ልቀይርልህና አ password ኡን lock አድርጎ ከሆነ lock አድርጎ ከሆነ check ላድርግልህ መጀመሪያ።
እሺ ይልኝ።
ከአስር ስንት ነው?
cashier two
አሁን ሞክረው
በምን በ two በ one እ በ two
በ two ን ሞክራ አዎ እንትኑ ይመጣልኛል።
አዎ ይመጣልሃል።
ኮፒዋ አዎ አዎ
እሺ ሞክረዋለሁ። ኮፒ ግን እስካሁን አሁንም አልመጣልኝም።
okay copy ነው እንደምትለው አዎ እኔ copy copy እንዲሰራልኝ እኮ ነው።
ኮፒማ ከሆነ በሁሉም ሞክረዋል።
አዎ በ cashier one እሺ፣ አንቺን ለማቀየርልኝም cashier two ላይ ስለነበረ እኮ ነው።
እሺ ሞ- ላክልን እኔ ዲስክ
ምን ላክልሽ?
AnyDesk ላክልን።
እሺ ልክልሻለሁ።
እሺ